ሄሎ
ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ነሽ?
ይመስገን ከ Stanford Kids ነበር ምደውልልሽ።
እ?
ከ Stanford Kids ነበር ምደውልልሽ።
እሺ።
ተደውሎልሽ ነበር እንዴ ከዚህ በፊት?
አይ አሁን ደውላልኝ ማውራት አልቻልኩም። ደውልልሻለሁ ብዬ እንትን አልኩኝ። እሺ ኦ ንገሪኝ።
እሺ እ እሺ እ ፕሮግራማችንን የምንሰጠው ከአራት ዓመት እስከ አስራ ሰባት ዓመት ላሉ ታዳጊዎች ነው።
ከስንት ዓመት?
ከአራት እስከ አስራ ሰባት እሺ እ እና ምንድን ነው የሚሆነው ለ beginners ለጀማሪዎች የሚሆን አለ እ ምንም ከዚህ በፊት experience ኡ የሌላቸው ህጻናቶች ማለት ነው ከ programming one ጀምረን እስከ advanced AI Python robotics coding Python ን እያልን እ ነው የምናስተምራቸው ቆይ ያው ፕሮግራሙ እ አሁን ላይ እየመዘገብን ያለ ነው ለሶስት term ኡ እ ፕሮግራም ቢሆንም እ እ አላቂነት እ ቀጣይነት ያለው ትምህርት ነው class ኡ ማለት ነው
እሺ weekend ላይ ነው ቅዳሜ ወይ እሑድ እናንተ በመረጣችሁ ሰዓት ነው የሚሆነው እሺ ቆይ አንዴ ስልክ ላውራ። እሺ
እ
ሄሎ ቆይ